ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላም አብሮ ይስጥልኝ።
አለን ምን ልርዳው?
ያው ቅድም ደውዬ ነበር እና እሺ
እና ብሩን ታዲያ ምን ላድርገው?
ይቅርታ፣ ብሩ መመለስ አይችልም። subscribe አድርገው ነው ስለሆነ የቆረጠቦት መመለስ አይችልም፣ ግን ማቋረጥ ይችላሉ። ድጋሚ እንዳይቆርጥቦት
ሀያ ብር ሙሉ እኮ ነው የበላኝ።
ሀያ ሙሉ ብር አይበላም። ዘጠኝ ዘጠና አራት ላይ ደውሎ ያሳውቁ። የቴሌ ዊን ከሆኑ ሁለት ብር ነው ለታው የሚቆርጠው። ሁለት ብር እኮ ሁለት ሁለት እያለ ጨረሰብኝ።
እኮ ሳምንቱ ሙሉ የ- የዕለታዊ ተመዝግበው ነው እንጂ በአንዴ ሀያ ብር አይቆርጥም። በየቀኑ ደግሞ ሁለት ሁለት ብር ይቆርጣል።
እኮ አሁን አላ ብር ስጠይቀው ይቀንሳል፣ ብር ስጠይቀው ይቀንሳል። ሁለት ሁለት ብር ደንበኛ ሆኖ ደንበኛ ሆኖ ነው በተሰጡት ትኬቶች ድሎትን መሞከር ይችላል። መጫወት
አሁ- አሁን ብር ማስመለስ አልችልም።
አዎ መመለስ አይቻልም። ማቋረጥ ግን ይችላል።
እሺ አመሰግናለሁ።